ፈደየ በሶስት ይፈታል። ይፈድዮ ለኩሉ በከመግባሩ ሰጠ ፈደዩን ይኪተ የእንተ ሰናይት መለሰ ወካዕበቶ ይፈድየከ ከፈለ የቤት ነባር ተረፍ ህየ ያ ነየ እነሆኝ አቤት ኮነየ በቃኝ ዝየ ይህ እዩ ኬልቅዩ የሰው ስም ፒርልዩ ቀንጠፋ ሊዋጵጥሪያ ለቃቃ ዝንግሪር ሙአግያ ሙኪርያ ወየውን የልሙት ምርያ እለተ ዮሐንስ ሸራህያ ስመ አምላክ ትብልያ ግምጃ አቤግያ አፌቅያ እንቁ ጉሳትያ ግድ በግድ የዬ ዋ ዋ ዎ ዎ ይብላኝ ከንበልልበል እሰይ እሰይ ዋህይ ማታ ፐፒራለይ እንዶድ ማድዮ ጩፋ ጩፋ ሲባዮ የሰው ስም ከራግዮ አሳማ